hello
hello hello አቤት
ቀደም አውርተን ነበር አዎ፣ አዎ።
ዋጋዎች ንገሪኝ ብለውኝ ነበር።
እሺ እሺ እ፣ ያው በሁለቱን የሀምሳው እና የሰላሳ ስምንቱ ልንገሩት።
የሀምሳ እና የሰላሳ ስምንት አዎ እና ያው እሺ በሁለት እሺ የአርባ ሁለቱን የሶስቱን አዎ በሁለት ካሬ ሲሆን አራት ነጥብ አንድ አራት ሚሊዮን አንድ መቶ ሀምሳ ስምንት ሺህ ነው የሚሆነው።
አራት okay
ሀምሳ ካሬ ሲሆን ደግሞ አራት ሚሊዮን ዘጠኝ መቶ ሀምሳ ሺህ ነው የሚሆነው።
okay አራ አምስት ሰላሳ ሚሊዮን በለው አዎ ሰላሳ እሺ ስምንት ሲሆን ደግሞ ሶስት ሚሊዮን ሰባት መቶ ስልሳ ሁለት ሺህ ይመጣል።
ሶስት ሚሊዮን ሰባት መቶ ስልሳ ሁለት ሺ ሰላሳ አዎ ስምንቱ ሰላሳ እነዚህ እ፣ አሁን እንግዲህ እነዚህ የምትለኝ የትኞቹ site ኦች ላይ ነው? ሰምና ሰሚት ሰሚት ነው። ኦኬ አዎ ሰሚት እና አዴብሻሌ አ ደበሻ ላይ እነሱ እ፣ ሁለቱም በካሬ ዋጋቸው አንድ ነው፣ አዎ እኩል ነው።
እኩል ነው ዋጋቸው። እሺ አዎ እሺ እ፣ ምናልባት የጀሙ ነው የጀሙ ነው የጀሙ ይቀንሳል ያልከው አዎ እሱ ሰባ ዘጠኝ ሺህ ሰባ ዘጠኛው ሰማንያ በለው።
አዎ ኦኬ በቃ ም- እንግዲህ አስቤበት እመለሳለሁ ወደ አንተ።
በቃ ይቻላል እ- እሺ ወንድሜ አመሰግናለሁ።
ማለት ቻው